ዳር አይደለ? አዎ
ሄሎ
ሄሎ ተቋረጠ መሰለኝ።
አ አ
እሺ እንትን ነው ጂአር ነው አይደለ? ሲስተሙ
ያ ጎልድ ነው።
አ ጎልደን ኬ ነው ማለት አ አረካ ቴሌ ሰባት አረካ ቴሌ ሰባት ነው።
አዎ ሰው ሁሉ ቆሞ ይኸው አተበላሽና ሰው ሁሉ ቆሞ እየጠበቀኝ ነው። በእናትህ እሺ እሺ ቶሎ በል። እንሂዳ።
የኛው ቤት ውስጥ ነው። ያው የማን ቤት ነው?
እዚህ አትስማ።
ቤቱ ጋር ነው ጫፍ ነው።
እዚህ አላስቀረም።
ሄሎ
ላይ እሺ እና ይላል ትንሽ ጠብቀን እሺ እየጠበቅኩ ነው። ሀያ ደቂቃ ጠብቄያለሁ።